Hello አቤት ሰላም ጤና ይስጥልኝ። ክሊኒክ ሰው ነው።
አለን አለን
እሺ ደውሎት ነበረ ወደ ሰማንያ አንድ ሰማንያ ስምንት እባክዎት ምን ልርዳዎት?
አዎ message message አይቼ ነበር። ያው እሺ message ኡ ስለ ቤቱ የሚያወራ ነው።
እ ስለ ፍሊንትስቶን ሆምስ
አ real estate ኦች፣ አፓርታማ፣ ኮንዶሚኒየም፣ ቪላ፣ ሱቆች የሚናገር ነው የሚያወራ ነው እና ስለ አክሲዮን አዎ መግዛት ሀሳብ ካለዎት
አ የሚሄድ ነው።
ምንም የለም። እግርታ እሺ
እሺ